Hello ጤና ይስጥልኝ ከ BGI ነበር የምደውለው።
ስልክ ተቋረጠ።
ተቋረጠ። አስራ አራት አርባ ስምንት ሀያ አንድ አንድ ስድስት አርባ አራት ሰማንያ ሁለት አስራ ስድስት አስራ አራት
አንድ አራት ሁለት
ምን አሉኝ ደንበኛችን?
አስራ አራት አርባ ስምንት ሁለት አስራ ስድስት
አ
ሁንዳውል Saint George House
እሺ እሺ ደንበኛችን ከዚህ በፊት ተመዝግበው ነበረ።
አሁን technician መጥቶ አይቶት ነበር፣ ግን እስካሁን solution አላገኘም። ውሃ አያቀዘቅዝም፣